હેલો ጤና ይስጥልን ተድላ አምቡላንስ ሆይ እሸት ነኝ እባክዎ ምንድን ነው?
አንጎድ ቆፈና ያሉ ሰነ ያገጩ
ሄሎ
አንጎድ
ሄሎ ጤና ይስጥልን እባክዎ አማርኛ የምትችለው አለ?
አረ አማራ ያችሉ አማርኛ አትችልም?
አው እሺ ኦሮምኛስ?
ያ ኦሮምኛስ?
አይ አይ ሶማል ነገር ሶማለኛ አልችልም። እኔ ደግሞ አማርኛ የሚችል ሰው ካለ ካጠገብህ አገናኘኝ።
አያይ
እሺ